Hello ጤና ይስጥልኝ።
ረስትልኝ።
ከሁሉ ስፖርት ነው የምደውለውት።
እሺ እሺ የላኩልንን አይተነዋል። ይሄኛው አዎ።
ግን ያወሩት ከኛ ጋር አይደለም። ይሄ የተሳሳተ የፌስቡክ account የቴሌግራም account ላይ ነው ያወሩት። ትክክለኛው የኛ አዎ።
አይደለም። ይሄኛው
Okay የአሁኑ ነው የእናንተ?
ይሄኛውን የኛ እንጂ ይሄኛው የአጭበርባሪዎች ነው ማለት እንደዚህ ይላኩ ምናምን ሲባሉ መላክ የለቦትም።
እህ፣ እኔ እኮ okay የድሮ ስልክሽ አይሰራም እንዴ? ዜሮ ዘጠኝ የሆነ save አድርጌው ነበር ከዛ በዛ እኛ ሰባ ብዬ ነው።
ስምንት ብቻ ነው ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት የቴሌግራም ነው። ከስልክ መደወል ሲፈልጉ ደግሞ ሰማንያ ስድስት ስልሳ አንድ ነው። ከዛ ውጪ እኛ ስልክ የለን።
እህ፣ በቃ እሺ። ትናንትና ብሩ ጥያቄው እንኳን ምንድን ነው? withdraw ነው
አዎ ወይዘሮ አዲው ነበር። አዎ አንድ ሺ ስምንት መቶ ብር ነው።
አዎ እሺ transaction history ውን ለእኛ ይላኩልን። አሁን እዚህ ቴሌግራም ላይ ልላከው አዎ transaction history ውና ስልኮትን ሁሉ ስፖርት የሚጠቀሙበትን ይላኩልን።
እሺ፣ አመሰግናለሁ።
እሺ እሺ